Hello.
Hello? Hello? አመሰግን
ምን ልርዳውት?
ወደ ስልኮ ተጨምረዋል ምናምን ይላል። በምን- ምንድን ነው የተጨምረ ለማወቅ ፈልጌ ነው።
ትኬት ነው የሚገባለው። ትኬት game መጫወት ነው።
እህ እህ
የቴሌቪዥን game ትኬት ነው። በትኬቶቹ game ኦችን መጫወት ይችላሉ።
OK፣ እሺ።
Hello?
አዎ፣ አዎ።
እሺ፣ መልካም እድል።
እህ እህ
መልካም እድል።
Hello፣ ይቆራረጣል።
ምን አሉ?
እሺ፣ እሺ።